ሄሎ ሰላም ጤና ይስጥልኝ ቴሌቪ አለን ምን ልርዳው
አይ አሁን የሆነ መልእክት ልክ message ገብቶልኝ ነው። ወደዚህ ቁጥር ደውሉ ወይ ነው።
ይሄ ቴሌቪዥን game ነው። የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ይሰጡታል። በሚሰጡት ትኬት game ኦችን መጫወት ነው፣ እድሎትን መሞከር።
እሞክራለሁ አሳለ አዎ ይቻላል። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ላይ
ማንም
ኮከብ ዘጠኝ ሰማንያ አምስት መሰላል። እሺ መልካም